ሄሎ
ሄሎ ሚኪያስ እንዴት ነህ?
እንዴት ነሽ?
አለው። እሺ ፒታ ምንድን ነው አልታዘዝንም እያሉ ነው?
አዎ እሺ፣ አቅርብልኝ።
እዚህ ግን ቆይቷል።
hello hello፣ ጤና ፒታ ፕላስ ነው። እሺ በ- በ order number መቶ ሶስት ስልሳ አራት ዜሮ ሰባት order አልተቀበላችሁ?
አልተቀበልንም። ማንም ጋር አልደወልኩም። text ግን አይታናል።
okay፣ አልተሰራም ምግቡ።
ይሄው እየተሰራ ነው ልጁ ካለኝ በኋላ እንጂ ከደወላችሁ አይደለም። ግን አልተደወለም። ለዛ ነው
እሺ፣ ግን የተሰራ ነው አይደለ? ምግቡ የተሰራ ነው ይሰራል።
ምን ያህል ይቆያል ከዚህ በኋላ?
እ፣ አምስት ደቂቃ
በቃ እሺ፣ እሺ፣
እሺ። ord- order number ኡን አንዴ ንገሪኝ።
ስልሳ አራት ዜሮ ሰባት
እሺ እሺ
እሺ